ፍጹም ሰላም ፍጹም ደስታ ፍቅርን በይቅርታ ዳግም ሳገኝ ከልብሽ ገባይ መውደድሽ ፍጹም ሰላም ፍጹም ደስታ ፍቅርን በይቅርታ ዳግም ሳገኝ ከልብሽ ገባይ መውደድሽ አብረሽኝ እያለሽ ሳይገባኝ ኖረው ሳታሽ የታወቀኝ ያላንቺ አልሆን ያለው ብዙ ነገር ነበር የጎደለብኝ የድንገት ስህተቴ ከአንቺ ሲያርቀኝ እኔም ብለሽ ሁሉንም ጥለሽ ፍቅርም ብለሽ ጥላቻን ሽረሽ ከመጣሽ አትስጊ በበይ ያንቺው ነኝ እኔ ያንቺ ያንቺ ያንቺ ያንቺ ፍጹም ሰላም ፍጹም ደስታ ፍቅርን በይቅርታ ዳግም ሳገኝ ከልብሽ ገባይ መውደድሽ መንፈቅን ተሻግሮ አመት ያስቆጥር ወድሻለሁና ልረሳሽ አልችልም ከእውነት ከልቤ አመሰግናለሁ በይቅር ባይ ልብሽ ከጸጸት ድኛለሁ እኔም ብለሽ ሁሉንም ጥለሽ ፍቅርም ብለሽ ጥላቻን ሽረሽ ከመጣሽ አዲስ ግበኝ ያንቺው ነኝ እኔ ያ